ጤና ይስጥልኝ አክስቴ ማህሌት ነኝ ባክዎ ምን ልርዳዎት?
ሄሎ
አበይ
እ ምን ልርዳዎት ደንበኛችን
አማርኛ የለኝም ይሰማዎታል?
እ አማርኛ የለም
ምን አሉኝ?
የለም አማርኛ
እሺ ደንበኛችን አሁን ኦሮምኛ የሚናገር ሰው ስለሌለ በአማርኛ የሚሞክሩ ከሆነ ጉዳዮትን ይንገሩኝ።
okay የለም
ይሰማዎታል?
አማርኛ የለም
እሺ እየተሰማዎት ከሆነ አሁን ኦሮምኛ የሚናገር ሰው ስለሌለ ሌላ ጊዜ ደግሞ ይደውሉልንና ኦሮምኛ የሚናገር ሰው ካለ